ነው።
hello hello አቤት አይሰማም?
ይሰማል እማዬ።
እሺ፣ አሁን መመዝገብ ትችያለሽ። ቀኑና ቦታውን ደውለን እናሳውቃለን።
እሺ እሺ።
እሺ፣ ማን ልበል ስምሽን?
ንግስት አበበ
እሺ፣ ስልክ ቁጥርሽ ንገሪኝ።
ዜሮ ዘጠኝ ሰባ ሶስት እሺ፣ ዘጠና አንድ ዘጠና አንድ ስልሳ ሰባት
እሺ ዘጠና አንድ
እሺ። የት አካባቢ ነው አድራሻሽ?
ሳሪስ አዲስ ሰፈር
እሺ እሺ፣ እናመሰግናለን። እንደውልልሻለን።
እሺ እሺ፣ አመሰግናለሁ።
እሺ
Thank you.